ለአንተ ትራፊክም ለአንተ እንደዚህ ላይዘን ምናምን አለን።
ሌላው ጤና ይስጥልኝ ተድላ አምቡላንስ።
ሰላም ጤና ይስጥልኝ። እንዴት ዋላችሁ?
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። ከአዲስ ካርዲያክ ሆስፒታል ነው የምንደውለው እና እሺ አምቡላንስ ፈልገን ነው። በአጋጣሚ በቀደም መጥታችሁ ይህን ስልክ ሰታችሁ ነበር እና በጣም ፈጣኖች ነን አምቡላንሳችን የደወልነው patient ወደ ላንሴት ወደ ለመውሰድ
ላንሴት የት መገናኛ?
መገናኛ ማለት ነው።
እሺ የ patient ኡን ስምና condition ንገሪኝ።
እ እሺ ቆይ ከዶክተር ጋር ዶክተር ላስቸግርሽ። hello
hello ጤና ይስጥልኝ። hello ተድላ አምቡላንስ ከተድላ አምቡላንስ ነበር።
እሺ patient ኡ oxygen maintain ያደርጋል። እኛ ጋር የነበረው pneumonia ነበረው። እሱ treated ነው፣ አንቲባዮቲክ ላይ ነው። አሁን for pulmonologist evaluation ላንሴት ለማሳየት ነበረ። አምስት ሰዓት ቀጠሮ ይዟል patient
እሺ
እና inpatient treat ከተደረገ እዛው ላንሴት ይቀጥላል በ pulmonologist decision ማለት ነው ውሳኔ or ይመለስ ከተባለ ደግሞ እኛ መልሰን እንቀበለዋለን። ሪፈራል ጽፈንለታል።
እሺ አሁን stable ነው፣ conscious ነው።
አዎ stable ነው።
እሺ እሺ ሂሳባቸው መልስ እንደውላቸዋለን።
እሺ